ሄሎ
ሄሎ ጤና ይስጥልኝ ቤተሰቤት።
አብሮ ይስጥልኝ ወንድሜ እሺ ምን ነበር?
የሆነ ከ game ውስጥ withdraw ብዬ pending ይገባች።
አዎ ከዛ በኋላ ከ pending cancel አወጡ ታውቃለህ።
ማለት ትላንትና ተስተካክላል አሉኝ።
Okay balance ሆነ።
አዎ ከዛ በኋላ ወደ game ይመለሳል አሉኝ። ወደ game ብሎ አልመለስም። ወደ account ቴሌብር ደግሞ አልገባም።
Okay አንዴ ድራሚ check እናድርግልህ።
አዎ አሉ።
እሺ በዚሁ ነው የምትጠቀመው ቤተሰቤት?
አዎ አዎ፣ በዚህ ነው በዚህ ነው እሺ በቃ ስንት ብር ነበር?
አራት መቶ ሀምሳ ብር።
እሺ check እያደረግን ነው። አንዴ ጠብቀኝ።
እሺ
ሄሎ ሄሎ
አቤት።
አይተነዋል። በቃ እሺ balance ነው የሚለው እኛ ጋር። ስለዚህ ለሳንቲም ፔ እንደገና እናሳውቃለን። እሺ እ እንደገና እናሳውቃቸዋለን። እኛ ጋር ግን balanced ነው የሚለው። እኛ እኮ።
ጋር በፊት የነበረው pending ተነስቶ አሁን ላይ balanced። balanced አዎ።
ማለት ግማሽ መንገድ ሄዷል ማለት ነው። ሳንቲም ፔ ጋር ነው የሚቀረው። የቀረው እሺ።
ሳንቲም ፔ ጋር ስለሆነ እናሳውቃቸዋለን። እሺ እሺ ወንድሜ አሳውቁልኝ ቆይቷል።
እሺ እሺ